ሄሎ
ሰላም አስጠለማ አሊ ባባ
እንደት ነሽ?
እግዚአብሔር ይመስገን።
አለ እኔ መካም ነው ወላይ ላይ የለቆ አይቼ ነበር።
ምን አይነት
አ አሩፍ
አሪፍ አማት አድርጋ ነው።
01 84 01 መጨረሻ ማለት ነው ታረጋ።
አሪፍ ኦሮት አድርጋ ነው።
አ
ሶስት ነጥብ አራት ኦሮት አድርጋው ከሆነ ኦ አወራ ታረጋ ነው።
ኦሮት አድርጋው ከሆነ ሶስት ነጥብ አራት አ